ጤና ይስጥልኝ።
አቤት አብሮ ይስጥልኝ።
እ ሳይድ ሳይድ ነው እ
ሳይድ ነው።
ነው ሰኢድ አይደለሁም፣ ግን ያው እሺ ለምን?
እዛው አካባቢ ነው።
እሺ ከአሪፌ ነው የደወለልዎት።
እሺ
እሺ ደንበኛችን አሪፍ POS ይጠቀማሉ አይደለ? በድርጅቱ
አሪፌ
አዎ፣ ከአሪፌ ነው እኛ የደወልነው።
Okay። አዎ ወስደውታል እኮ እየተጠቀምንበት አልነበረም፣ የተጠቀማችሁበት አይደለም ብለው ወስደውታል።
አዎ ተወስዷል።
አዎ ተወስዷል።
እሺ ደንበኛችን፣ እሺ እሺ።
መልካም ምሽት ይሁንልዎት።
እሺ